ጤና ይስጥልኝ አስቴር ማለት ነው። የማኮም ልርዳዎት።
ጤና ይስጥልኝ። ትናንት ከሁሉ ስፖርት ወደ ቴሌብር በዚህኛው ቁጥር ማለት ነው withdraw አድርጌ ነበርና እስካሁን ሊገ
እሺ ደንበኛችን ከዚህ በፊት እኛ ጋር ደውለው አስመዝግበው ነበር።
አለ ለመጀመሪያ ጊዜ ዛሬ ነው።
እሺ ደንበኛችን ምን ያህል ብር እንደነበር ያስታውሱታል?
አዎ የመጀመሪያ ሶስት ሺ አምስት መቶ ብር እሺ ቀጥሎ ሁለት መቶ ብር ሁለት መቶ ብር እሺ ጠቅላላ ሶስት ሺ ሰባት መቶ ብር ነው።
ሶስት ሺ ሰባት መቶ
አዎ እሺ ቴሌብር የሚጠቀሙበት ቁጥር አሁን የደወሉበት ነው።
አዎ
እሺ ደንበኛችን አሁን የሰጡን መረጃ መዝግበናል። ቴሌብር የተመዘገበበትንም ስም ይንገሩን።
ተወልደ ተወልደ ገብረ ጨርቆስ ተወልደ ገብረ ጨርቆስ
ተወልደ
ገብረ ጨርቆስ እሺ እሺ ደንበኛችን አሁን screenshot እንዲልኩልን የኛን የቴሌግራም ቁጥር እንስጦት።
እሺ እንትን withdraw ነው text እንትን ሰው withdraw ያረኩባት እልክልሻለሁ። ዜሮ ዘጠኝ
ዜሮ ዘጠኝ ዘጠና ሁለት አስራ ሶስት ዜሮ አንድ ሀምሳ አምስት በቃ withdraw ዋን እንትን የ transaction ኗ እልክልሻለሁ የሁለቷን ማለት ነው። ሰዓቷን እናንተ ይቻላል። አዎ ከሁሉ ስፖርት site ኡ ላይ text ስለማይመጣ ማለት ነው። ታ ከሁሉ ስፖርት አዎ።
እሺ ይቻላል። እሱ መላክ እሺ። ሌላ መረዳት ነገር አለ?
አይ የለም፣ ይሄን ከፈተን ትልቅ ነገር ነው። በ division ማድረግ ለ transaction እሺ። ለሚያጠቃችሁ ቶሎ እናስተላልፍ ልዎታለን። ደውሎ ስላሳወቁ እናመሰግናለን።
እሺ።
ቀጥሉ። ከዚህ በኋላ ስለ አገልግሎት ያሉትን አስተያየት ያስቀምጡልን። መልካም እሺ።
እሺ።